Hello. ሄሎ አቤት
ሆኑ
እግዚአብሔር ይመስገን።
የልክ ካርድ ቶሎ ስድ ነው የሚያደርገው ለምን ነው? እም፣
እ ሲንዶርበት በቃ ጭራሽ አይቆይም ውስድ ነው የሚያደርገው።
አ- አገሎ ይጠቀማሉ።
እ?
ለስልሳ ሁለት አገልግሎትን ይጠቀማሉ።
ኧረ አይጠቀምም።
እንደዛ ካልሆነ ዘጠኝ ዘጠና አራት ላይ ይደውሉ።
እም፣
እንደዛ ካልሆነ ዘጠኝ ዘጠና አራት ላይ ይደውሉ።
በዘጠና እሺ